hello ሰላም ጤና ይስጥልኝ። ሚስት ቤት
ቤሲ ቤት ቦነስ አልሰጠኝም።
እሺ አንዴ cashier code ኡን ትነግረኛለህ?
cashier code ኡ አስራ አራት
እሺ እየሰማሁህ ነው።
ሀያ አራት አስራ አራት ሀያ አራት
ዜሮ ዜሮ እህ
ሀምሳ ዘጠኝ
እሺ አሁን ገብቶላል። እሺ አባቴ
እሺ።
እሺ አባቴ መልካም ቀን